hello
አቤት ጤና ይስጥልኝ።
አብራሽ ነኝ።
ምን ልታዘዝ?
ጥያቄ ምናምን ደውሉ ብሎኝ ነው።
እሺ ቴሌዊን game ነው። ማንኛውም የቴሌዊን ጥያቄ ቢኖሩት መጠየቅ ይችላሉ።
ቴሌብር አይደለም ቴሌዊን ማለት game ነው።
እም፣ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላላሩ መጀመሪያ ይደውላሉ መረጃ እንዲመጣበት የቴሌዊን
እሺ፣ ኮከብ ሰማንያ አምስት አ- ኮከብ ዘጠኝ ሰማንያ አምስት